ሄሎ
ሄሎ ጤና ይስጥልን።
ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። Flintstone Homes ነው የደወሉት።
አዎ እንትን የአክሲዮን እሱን information ልጠይቅሽ ነበር።
እሺ አሁን ላይ ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ ነው የሚጀመረው።
okay ምን ምንድን ነው የሚያስፈልገው?
እ፣ የዛኔ የሚያስፈልገውን ደውለን እንነግርዎታለን። minimum አዎ።
ከሀያ ከሀያ ሺህ ብር ጀምሮ ነው። maximum ደግሞ ሀያ እስከ ሀያ ሚሊዮን ሀ- ሁለት ሚሊዮን ማለት ሁለት ሁለት ሚሊዮን አዎ
okay። ም- ለቤት ነው አይደል?
እ፣ share ነው።
share ነው።
አዎ አዎ okay minimum ሀያ ሺህ ብር ነው።
አዎ minimum ሀያ ሺህ ብር ነው። maximum ሀያ ሚሊዮን okay ስለዚህ ለአንድ ሰው የሚፈቀደው እጣ share ማለት ነው የመጨረሻው
ምን አሉኝ?
የመጨረሻው እጣ share ለአንድ ሰው የሚፈቀደው ማለት ነው የመጨረሻው ጣሪያ ነው ሁለት ሚሊዮን አዎ ናቸው።
አዎ አዎ minimum ሙ ደግሞ ሀያ ሺህ ብር ማለት ነው።
አዎ አዎ ስሞትን መች ማለት
ዳግም ይባላል ነው ዳግም በየነ ይባላል።
እሺ፣ ሐምሌ አንድ ላይ እንደውልሎታለን። ማስታወቂያውን ከምን ላይ ነበር ያገኙት?
ከኢቲቪ ላይ ነው።
እሺ እሺ፣ እናመሰግናለን። መልካም ቀን።
okay እሺ